Hello ጤና ይስጥልን።
እግዚአብሔር ይመስገን።
ከአሪፍ ፔይ ነው የምደውሎት። ደንበኛችን ትናንትና ደውለውልን ነበር። የሚፈልጉትን አገልግሎት አግኝተዋል?
አግኝተናል። አዎ ተሳክቷል። እናቴ እሺ፣ ደንበኛችን እናመሰግናለን። መልካም ቀን ይሁንልዎት።
እሺ፣ አመሰግናለሁ።